ሄሎ
ሄሎ አቤት
ሕፃን ልጅ ለማወዳደር ነበር
ምን እጹብ ድንቅ ልጆች ለመጠቆም ፈልገው ነው?
አዎ
እሺ ከአምስት አመት በታች ናት ወይም ነው? ከአምስት አመት እና ከዛ በታች ነው የሚሽ የሚቻለው አዎ ከአምስት አመት በታች ነው
እሺ የሕፃኑን ስም ይንገሩኝ እሺ
ናትናኤል ናትናኤል አበራ
ናትናኤል ማን?
አበራ
እሺ ቆይ አንዴ መስመር ላይ ጠብቁኝ
እሺ
ናትናኤል አበራ አዎ
ስንት ነው እድሜው?
አራት አመት ነው
አራት አመት ሴት ነው ወንድ ነው ሕፃኑ?
ወንድ ነው
ስልክ ቁጥር አለ የቤተሰቦቹ ስልክ ቁጥር?